ኢንዱክቲቭ
hello ሰላም፣ እንዴት ዋሉ?
እግዚአብሔር ይመስገን። አዲስ ስታንዳፕ ኮሜዲ አለ አይደለ? ሐምሌ አለ።
መጋቢት ሰባት ስንት ብር ነው የአንድ ሰው መግቢያ ዋጋ?
okay እሺ። መደበኛ ነው ወይስ VIP?
መደበኛ
መደበኛ አራት መቶ ብር።
አራት መቶ ብር።
አዎ okay በእንትን በዚህ account ማስገባት እችላለሁ? እዚህ እንትን ገባለሁ።
link ኡን አይተውት ነው?
አዎ በ link ኡ መመዝገብ ይቻላል? አዎ ቢኒያም መለሰ በሚለው አዎ አዎ።
አዎ ይቻላል።
እሺ አመሰግናለሁ። መልካም ቀን።